ልከፍለው አካውንት እኮ ግን የለኝም። አካውንት ቴክስት አድርግልኝ።
ሄሎ
ሄሎ፣ ወዬ።
ሰላም ጤና ይስጥልኝ። የነጻነት በላይ ስልክ ነው።
አዎ አዎ
እሺ፣ እ ከስቴንፎርድ ኪድስ ነበር ምደውልልህ የልጆች የ computer programming ስልጠና እሺ
አስታወስ። ስልክህን ፌስቡክ ላይ አስቀምጠህልን ነበር አይደለ?
እኔ እንጃ እኔ እኔ ሳልሆን ያስቀመጥኩት እናንተ ናችሁ ያገኛችሁት።
እ ወይ በባለቤትህ ስልክ ተልኮ ይሆን?
እኔ እንጃ። እሺ ክፍያ ነው
አዎ አለው።
እ በወር ነው
አዎ በወር ነው።
እ
እም፣ እኮ መረጃውን ልስጥህ ወይስ ወር ስንት ነው?
በወር አምስት ሺህ ሰባት መቶ ሀምሳ አምስት ሺህ አዎ ሰባት መቶ ኦል- ሀምሳ ኦንላይን ነው።
አይደለም መጥተው ነው እ የሚማሩት።
የት ነው ቦታው?
አራት ቦታዎች ላይ እንገኛለን። ሰሚት የተባበሩት አለ፣ ብስራተ ገብርኤል፣ ጀ- እ ቦሌ ፍሬንድሺፕ ጀርባ እና አምስት ኪሎ ዩኒቨርሲቲ ግቢ ውስጥ እንገኛለን።
okay እሺ እሺ። ይሄ ይሄ- የ office ኣችሁ ስልክ ነው?
አዎ ልጆቹ የሚወስዱትን ፕሮግራም ልንገርህ።
አ እሺ መጀመሪያ ላይ ለ beginners የሚባለው እ ጊዜ የሚፈጀው ለሶስት ወር ነው። የሶስት ወሩ ፕሮግራም ለ beginners ምንም ከዚህ በፊት experience ለሌላቸው ማለት ነው። እ ከትንሹ ከ code dog ጀምረው እስከ advanced AI፣ Python፣ ሮ- እ ሮቦቲክስ ምናምን እያሉ ነው የሚቀጥሉት ፕሮግራሙን።
okay መጨረሻ ላይ certified ይሆናሉ። የሰርተፊኬቱም scholarship apply ለን- ለማድረግ ለነሱ ይጠቅማቸዋል። በተጨማሪም ድርጅታችን ደግሞ franchise ነው።
አ
በዛው ስታንዳርድ በአሜሪካ curriculum ነው የሚሰጣቸው ማለት ነው okay class ኡ።
okay እ ቦታ ለማስያዝ ከፈለግ ለ placement አምስት መቶ ብር ከፍለህ እ አ ማስያዝ ትችላለህ። በተጨማሪም center ኣችንን መተህ ደግሞ visit ማድረግ ትችላለህ።
እሺ እሺ። ቆይ አሁን እ class ነው ያለው። ልውጣና እሺ እ እሺ ተማክሬ እደውልልሻለሁ።
እሺ ስልክ ልላክልህ መለ- መደወል ከፈለግ እሺ እሺ።
እሺ እናመሰግናለን። መልካም ቀን።
አይ